ጤና ይስጥልን።
አሎ ሰላም ጤና ይስጥልን።
መቤት ነው
እ ጨረታ ለማወቅ ነበረ። በቅርብ የወጣ ጨረታ አለ እንዴ? ስራ ምን አለ?
በቅርብ ጨረታ የወጣ አለ የመኪና
ምን ላይ ነው አባት?
የመኪና ጨረታ
እኮ ጨረታ ምን እኮ ምን ፈልገው ነው? ጨረታ ለማወቅ ነው።
አ
እኮ መርካቶ dot com ን ላይ ይደውሉላቸው፣
መርካቶ dot com ስንት ነው ቁጥራቸው?
ይጠብቁኝ።
እሺ ወይ አንቺ
እሺ የያዙ ቁጥራቸውን
እ
ቁጥራቸውን የያዙ ዜሮ ዘጠኝ ሰላሳ
እሺ
አስር ሀምሳ አራት ሰላሳ ሰባት
አስር ሀምሳ አራት ሰላሳ ሰባት
ዜሮ ዘጠኝ ሰላሳ አስር
እሺ
ሀምሳ አራት ሰላሳ ሰባት
እሺ ቴንክ ዩ እሺ ምን